UN ዋሽንግተን ስናማከር
ውጤት ለመጠየቅ ነበረ መድረሱ ውጤት መድረሱን ለመጠየቅ ነበረ። ፊት ከትላንት ተነስቶ ነበርና እሺ
ስም ልንገርሽ።
እሺ
ሙላቱ ወልደ ዮሐንስ
አንዴ ቆይ አንዴ ቆይ ሙላቱ ወልደ ዮሐንስ አዎ
ስንት ሰዓት ላይ ነው የተነሱት?
ወደ ዘጠኝ አስር ሰዓት ይሆናል እሺ ትላንትና።
በዚህ ስልክ መልሰው ይደውልልዎት።
እሺ እሺ እሺ ይደወልልዎታል።
እሺ